ጥልኝ
hello hello ጥልኝ ችብችብ አብሮ hello።
ሰላም አላችሁ።
ምን ልርዳት?
እ
hello።
እንትን ምንድን ነው? ወይዬ ሮብ ዕለት ሽንኩርት አዝዤ ነበረ። ከዛ በኋላ ያዘዝኩት መጣ።
እሺ።
signal ነው ይሰማል?
ይቆራረጣል ድምፁ።
እሺ አይ፣ ይሰማል።
hello።
ወይ አቤት። hello አሁን ይሰማኛል። ምን አሉኝ?
ሮብ ዕለት እ፣ ሽንኩርት አዝዤ ነበር። ከዛ በኋላ ያዘዝኩት መጣ። እሱ ግን አልመጣም። ሽንኩርት እስካሁን የለም አሉኝ።
ሽንኩርት ነው ያልመጣው።
አዎ አዎ፣ አርባ አንድ ኪሎ እሺ፣ የት ነበር location ኡ?
ወሎ ሰፈር እ፣ ይሄ ቶሞካ ያለበት ጋር
የመቼ ወርደን ነበር ሰፈር ያሉኝ?
ያለበት ይቅርታ።
ሮብ ሮብ ሮብ የሮብ ዕለት ትናንት ከቢሮ ተደውሎልዎት ነበር?
አልተደወለልኝም።
እሺ፣ እ፣ መልሼ ልደውሎት፣ ሁለት ደቂቃ ይታገሱኝ።
እሺ የ driver ስልክ እነግሮታለሁ።
አላመጣውም እኮ አም- መቶ hello፣ hello።
ቅድም ደውዬ ይዞ ይመጣል ተብዬ እሺ፣ ከዛ በኋላ ተዘዝኩት ነው የመጣው። ዱቄትና ነጭ ሽንኩርቱን ሽንኩርቱ የለም ብለሩ መቶ hello፣ hello፣ hello፣ hello።
አቤት አይሰማም።
እ፣ ድምፆት ተቆራረጠብኝ፣ ይቅርታ።
ቅድምም ተሰጥቶኝ driver ኡ እም፣
ትላንት ያዘዝኩትን ብቻ ነው ይዞ የመጣው። ሽንኩርት የለም አለኝ መቶ አሁን።
okay። አሁን ተቀብለዋል ሌላ order?
አዎ፣ አዎ፣ እሺ።
ትላንት ስለዚህ ያዘዝኳቸው መጡ።
አሁን የቀረው ሽንኩርት ነው አይደለም የሚሉት?
አዎ፣ አዎ፣ እሺ፣ ለነገ ላስተላልፍልዎት፣ ነገ ቢሮ ይገባሉ።
ችግር የለም። እሺ ይምጣ ነገ።
በቃ ነገ ግን ይቅርታ በእርግጠኝነት ይመጣል።
በጣም። አዎ ነገ እንልካለን።
እሺ እሺ፣ እሺ፣ እናመሰግናለን። መልካም ቀን።